መጣችሁ ጊዜ ጤና ይስጥልኝ። ሁሉ ስፖርት ነው። ባካውም ልርዳው።
ልኬልሽ ነበር ቴሌግራም ላይ
ቴሌግራም ላይ አዎ ልኬዋለሁ።
እሺ፣ ስልኮትን ይንገሩኝ። ቴሌግራም ላይ
ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ሁለት ሰማንያ ሁለት ዘጠና ሁለት አርባ ስድስት
ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ሁለት ዘጠና ሁለት አርባ ስድስት አዎ
እሺ፣ አንድ ጊዜ ጠብቁኝ።
እሺ
እሺ የትኛው መሆኑንና ስልኮትን ቴሌግራም ላይ ጻፉልን።
እ የትኛው እ፣ የገንዘብ መጠን እንደሆነና ስልኮትን እሺ እዚህ ላይ ግን ያለው ስድስት መቶ ስልሳ ሶስት የሚለው ነው አዎ አዎ ስድስት መቶ ስልሳ ሶስት ነው።
እና ስልክ በዚህ ነው አዎ ስፖርት እሱ ነው።
የከፈቱት አዎ
ስድስት መቶ ስልሳ ሶስት እና እሺ ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ሁለት ዘጠና ሁለት አርባ ስድስት አዎ
እሺ አስተላልፌ ይሎታለሁ። መልሱን ስናገኝ እናሳውቃለን።
እሺ